ሄሎ ጤና ይስጥልን ቤስት ፊት
ሄሎ ሄሎ አይሰማም?
ሰማላ ቤት
ትናንት ምናምን ደውዬ ነበር። ትንሽ ፕሪንተር የቤቲንግ ፕሪንተር የቆረጣ አስቸግሮኝ ጌሞችን እሺ እሱን ለማስተካከል ትናንትም ደውዬ ነበር። ይስተካከላል ብሎ ዝም ማለት ለገዛኸኝ ያልደወልክለትም
ትናንት ደውዬ አግኝቼው ምናምን ነገር ነበር።
አግኝተዋል ደውለህ?
አዎ ከዛ ይስተካከላል ምናምን ነገር አለ።
እሺ እኮ ደውልለታው ዛሬ ቢሮ ስላለ ኦር ደግሞ አዎ።
ቤት እንትናቸው ላይ አውራቸው ቴሌግራም ላይ አለ አይቲዎች
ስም ብሎ የሚጀምር ስልክ ነው።
ስልክ ሳይሆን ቻናል አላቸው ቤት ቤት አይቲቲ የሚል የለህም?
አይቲፒ የለኝም።
እሺ እንዴት ነው ማድረግ የምችለው?
እ፣ እስቲ ብደውልለት ይሻላል ግን more እስኪ ስልኩን ደውልለትና ስልኩ ታነስ ስልኩን ል- ልስጥ ስልኩን አ እሺ ዜሮ ዘጠኝ እም
አርባ ስድስት እም ስልሳ ስድስት እም ዜሮ አምስት ሀምሳ ሶስት ዜሮ አምስት ሀምሳ ሶስት አምስት ሶስት አዎ
እሺ እሺ እሺ መልካም ቀን እሺ አመሰግናለሁ።